Good afternoon, Capital Hotel and Spa. Jalsa speaking. How may I assist you?
ጤና ይስጥልኝ እ አብሮ ይስጥል እ እንትን አስራ ሁለት ሰዓት ላይ ማሳጅ ቦታ ይኖራል።
ይኖረናል። አዎ
እሺ እ ይሄ ማን እ ሜሮን ትኖራለች?
ሜሮን ትኖራለች። አዎ እሺ
ማን ልበል ስምዎትን?
ሳምሶን
ስልክ ልውሰድ።
አዎ እ ዜሮ ዘጠኝ ስልኮትን።
አንዳንድ እሺ አርባ ሶስት እሺ ዜሮ ዘጠኝ አርባ ስድስት እሺ ለአንድ ሰው አይደለ አስራ ሁለት ሰዓት ላይ አዎ አስራ ሁለት ሰዓት ላይ አዎ።
እሺ ይዤልዎታለሁ እ እና ይዤልዎታለሁ።
እሺ አዎ። እሺ አመሰግናለሁ።